ሄሎ
Hello።
አቤት።
ደህና ዋልሽ?
እግዚአብሔር ይመስገን።
እኔ የምልሽ ኮሮላው ጠቅላላ ዋጋው ስንት ነው?
የትኛው ኮሮላ
ይሄ ኮድ ሁለቱ
እኮ ነጭ ነው ወይስ የሆነ sky blue ነገር?
ይሄ አመዳሙ
እሱ ሀያ አራት ከሀምሳ
አይደለም መጨረሻው ነው የምልሽ በገንዘብ ለመግዛት ነው።
መጨረሻውን በስልክ አንጨርስም። መተው አካል ተደራድረው ነው እንጂ በስልክ መጨረስ አንችልም። የመኪና ዋጋ አቆልባቸው ነው ልንገርሽ፣ በባንክ አይከፍልም፣ ግን ራሱ በባንክ የሚፈልገውን አይፈልግም። በ cash ነው እኮ የምልሽ። በ cash ስንት ነው ነው ያልኩሽ።
አዎ እኮ በ cash ያው ነው ሀያ አራት ከሀምሳ ነው የሚባለው በ cash ም በባንክም ጥሪ ማለት ነው። ግን ራሱ customer ኡ ሄዶ በ cash ነው የምገዛው ብሎ መሸጫ ላይ መደራደር ይችላል። መደራደር ይችላል።
እናንተ መኪና ስለወሰዱ አዎ ለዛን ልልከው። ሌላ ምን አለ? እሺ ሌላ ምን አይነት መኪና አለ?
ሌላ ምን ኮምፓክት ምናምን አለን።
አያት ኮምፓክት አይደለም ሴዳል
ለእንትን የሚሆን ነው ለስራ የሚሆን
አዎ ለራይድ እ
ለራይድ ለራይድ የሚሆን
አዎ ወይም ኮምፓክት ደግሞ- በአራት ፒስታን አለ።
ዶ- ዶልፊኖች ሳሉ ኮምፓክት እንትን ዶልፊን- ያሪስ ያሪስ ነው።
አዎ አዎ
አራት ባለ አራት ነው ባለ አራት ፒስታን አለ ሀያ ሶስት ከሀምሳ የሚባል
እሱ መጨረሻው ስንት ነው?
እሱንም መጨረሻውን በስልክ ከኔ ጋር ሳይሆን እዛው መሸጫ ላይ ካሉ ሴቶች ጋር ነው ዋጋ የሚያልቀው።
እኮ ልላካቸው የ- የቱ ጋር ልላከው? እና መስቀል ፍላወር መስቀል ፍላወር መስቀል ፍላወር ምኑ ጋር ናዝራ ሆቴል ፊት ለፊት አካባቢ
አካባቢ በዛ ይዞሩ ያ መስቀል ፍላወር ናዝራ ሆቴል ፊት ለፊት ምስራቅ በር ስጋ ቤት የሚባል አለ። በሱ ቀጥሎ ባለው ቅያስ ሲገባ ማሊባባ አዎ።
መኪና መሸጫ አለ።
በቃ እሺ፣ እሺ፣ እሺ፣ እሺ።
ባሉ